ሄሎ
ሄሎ ጤና ይስጥልን ቤተሰቤት።
ሄሎ ሄሎ ይሰማል?
ሁለት መቶ ብር አ፣ ሄሎ ሄሎ እየሰማው ነው አባት።
አዎ ይቅርታ ትንሽ አድርግልኝ። ማን ነው ሁለት መቶ ብር ነበረ ለማስቀመጥ የት እንዳስቀመጠ የት account እንደገባ አጣም።
የት አድርገው ነው? ዊዝድሮ አድርገው ነው ዲፖዚት?
ዲፖዚት ላይ ማይ አይ አይ መድ ማድጋሽ አይ አዎ መ- ለማስቀመጥ ዲፖዚት ነበረ።
እኮ ዲፖዚት ወደ ቤተሰቤት ለማስገባት።
አዎ እሺ ሜሴጁን ላክልን፣ የተቆረጠብህን ሁለት መቶ ብር ማለት ነው።
ሚሴች ይሰተ ግብት ከነካ ከቆ ቴሌግራም ላይ ላክልን።
ሚሴች ነው አታ አልተዘዋወረም ብርም ወጣ።
ይኸውልህ ቴሌግራም ላይ አዎ።
አውራን፣ ቴሌግራም ላይ አውራን። ምንድን ነው የምትችለው? ሶማልኛ ነው?
አዎ ቴሌግራም ላይ አውራን። እሺ ቁጥር ልስጥህና እሺ ቁጥሩ ስጪኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አይ ሰላሳ ሰባት
አርባ አራት ሰላሳ ሰባት አየህ።
አርባ ሰባት አዎ፣ መጨረሻው አርባ ሰባት እዛ ላይ አውራን። እሺ እሺ ዜሮ ዘጠኝ ዜሮ ሶስት ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ አዎ፣ እዛ ላይ አውራን። እሺ እሺ ከን